እሺ ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
ሰላም ነው።
እግዚአብሔር ይመስገን።
ስልካችሁን አግኝቼ ነውና ለመጠየቅ ነበር አንዳንድ መረጃ።
እሺ ይቻላል። ደንበኛችን የምትሰጡት አገልግሎት ምን ነበረ?
እኛ የምንሰጠው አገልግሎት የጉዞ አዎ።
መረጃዎችን ነው የምንሰጠው።
ኦኬ እ፣ የትኬት ዋጋ ኦኬ መሟላት ያለባቸውን OK።
ዶክመንቶች።
እኔ እኔ የፈለግኩት ወደ ካናዳ ምናምን ለመሄድ ነበርና እሺ ያለውን መስፈርት